hello
ጤና ይስጥልኝ ፊሊፕስ ሆምስ ደውዬ ጤና ይስጥልኝ እ ሞ- ደውዬ እንትን ብዬ ነበር። ይሄ እዚህ መ- ላምበረት ያለው አካባቢ ተሽጦ አልቋል እንዲሆን እንትን ፈልገን ነበር።
ላምበረት መገናኛ ያለውን ለማለት ፈልጎ ነው።
እ መገናኛው ኢምባሲው አካባቢ okay እሱ ተሽጦ አልቋል።
አልቋል።
አዎ፣
እሺ
እሺ። ሌሎች አማራጮችን አሉን ወደ ሰሚት እና ሴሚሲ አሉ።
እሺ፣ እደ- እደውላለሁ እስኪ እንትን ልበልና እሺ